አቤት አሁን ደውለህ ነበረ ትኬት check አድርግልኝ ብላኝ አይቼልህ ነበረ። አንድ የሮማ ከብራይተን የሚለው total on target ነው የተጫወትከው አይደለ? እሺ። ስለዚህ ትኬቱ ቁጥቁጥ ቀበላ ስለዚህ አሳውቅልህና እስቲ እንትን አረገ ሪፖርት አደርግልሃለሁ እዚህ ላይ እንዳለው ከሆነ
ትኬቱ ቦነስ የለውም ቦነስ የለውም ብላኛለች።
ቦ- ቦነስ ሳይሆን እንትን ነው ስላልታረመልህ ነው የአንደኛው የሮማ ጨዋታ ግን እዚህ ጋር እንደሚያሳየው ልክ ነህ አንተ የተጫወትከው total on target ቱ የብራይተን አራት ነው ስለዚህ እስቲ ሪፖርት አድርጌ እንዲታረምልህ አድርግና ወይ X ከሆነ ቦነሱ ይገባልሃል ልክ ከሆንክ ደግሞ ትኬቱን ብሩ እንትን ይልልሃል ማለት ነው እሺ እሺ እሺ እሺ አሳውቅሃለሁ እሺ እሺ እሺ እሺ እሺ